ጤና ይስጥልኝ ኢትዮጵያ በረራ መረጃ ማዕከል በኩት የምንድረስ ሰላም እንዴት ነህ?
ሰላም
እ ከመቀሌ ወደ አዲስ አበባ በረራ ላደርግ ነበረና እሺ
እስከ መቼ ነው ቅናሽ ያለው?
ቅናሽ አዎ
የሰሞኑን የ flight ዋጋ ማወቅ ፈልገው ነው እም?
የሰሞኑን የ flight ዋጋ ማወቅ ፈልገው ነው
አዎ ከእንትን በሚቀንሰው እንድትቆርጥልኝ ፈልጌ ነው።
እሺ አንድ ደቂቃ ይታገሱ ይልሉት
አቤት
አንድ ደቂቃ ይታገሱ ይልሉት እሺ እሺ
ከመቀሌ ወደ አዲስ አበባ ነው ያሉኝ አዎ
እሺ መ- መምጫ ብቻ ነው የፈለጉት አዎ መምጫ
እሺ ለ- ስለዚህ ለማክሰኞ ሊሉት ለ- ለ- ለሰኞና ለማክሰኞ
እ እስከ ስንት ነው?
ምን ዋጋውን ነው አዎ እኮ ይሉት ቀኑን የምጠይቆት እኮ በዛ ቀን ላይ ያለውን ዋጋ አልነግሮትም ስለዚህ በሰኞና በማክሰኞ ሊሉት
እሺ
እሺ የማክሰኞ ልንገሩት ማ- ማክሰኞ October 29 እ 10 flight አለ 3 ሰዓት ከአምስት እም
ሶስት ሰዓት ከአርባ አምስት አራት ሰዓት ከሀምሳ ሰባት ሰዓት እያለ እስከ ማታ ድረስ አለ flight እና ዝቅተኛውን ከሆነ የፈለጉት የዛን ቀን ላይ ያለው ዋጋ ሁሉም ተመሳሳይ ነው ዋጋቸው አምስት ሺ አንድ መቶ አርባ ስምንት ብር ነው ይሄ ማክሰኞ ላይ ያለው ዋጋ ነው
አምስት ሺህ
አንድ መቶ አርባ ስምንት ለሰኞ ደግሞ ከፈለጉ ለነገ ሰኞ እም
ለ October ሀያ ስምንት አስራ አንድ flight ያለ ሲሆን ዝቅተኛ ዋጋ ያለው ጠዋት ሁለት ሰዓት ከአርባ አምስት የሚነሳ ነው እሱም አምስት ሺ አንድ መቶ አርባ ስምንት ነው ሌሎቹ ግን ከዛ በላይ ናቸው
አምስት ሺህ
አምስት ሺ አንድ መቶ አርባ ስምንት
አንድ ሺህ አምስት ሺህ አንድ መቶ አርባ ስምንት ወይ እሺ ቅርታ፣ በምር እም?
እ፣ ይኸውልዎት ይሄኛው በነዛኞች የሰኞ ላይ ያለው በሽሬ በኩል የሚያልፍ ነው። እሱኛው እንደዛ እ፣ አንድ stop ስላለው የሚሻሉት ቀጥታ flight ነው። እሱኛው አምስት ሺ ሰባት መቶ አርባ ስድስት ብር ነው።
አምስት ሺህ ሰባት መቶ አርባ ስድስት አርባ ስድስት ብር አዎ እሺ በምንድን ነው የምከፍለው?
እ፣ በፈለጉት የባንክ አማራጭ account ልከው ያሉት በዛ ነው የሚከፍሉት።
አ እሺ አመሰግናለሁ።
እሺ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
አሜን ወንድሜ አመሰግናለሁ።